ጤና ይስጥልኝ ሆፕ ኢንተርቴይንመንት ስንት በኩል የምንወደው hello አቤት አቤት ይቅርታ ደንበኛችን ትንሽ ትንሽ ድምፅዎትን ከፍ ያደርጋሉ? ምን አሉ? አቤት
ሬዲዮ አልሰራም እንዴ?
ይሰራል እየሰራሉት አይደለም የሆነቦት
ጋሽ